ሄሎ ጤና ይስጥልኝ ሀብታሙ ነህ?
ሀሎ ጤና ይስጥልኝ። አሁን ደውላ ነበረ እና እሺ ኬት አምቡላንስ ከነ ኦክሲጅን ፈልገን ነው ከቄቃትራ ውስጥ ምን ልጅ ያርጋት
ኬት አይሰማም። ምን ጫጫታ ነው?
ከምን ከቄቃትራ ልጅ ውዳሴ ምን ልጅ ያህል ነው ምኒልክ ያለ ውዳሴ
አልትራሳውንድ አስወስዶ መመለስ ነው።
ብያችን ሁለት ሺህ ሶስት መቶ ብር ነው።
ስንት ነው?
ምንድነው መሰለህ ስንት ሶስት ሺህ ሁለት መቶ- ሶስት ሺህ- ሁለት ሺህ ሶስት መቶ ብር
አልትራሳውንድ ሸፍታለሁ። አዎ እሺ አምቡላንሱ መጥቶ እናንተ ጋር ከሰላሳ ደቂቃ በላይ ከቆየ የሰዓት ክፍያ አለው።
አሀ okay። እ፣ ለሰላሳ ደቂቃ ነው ሁለት ሺህ ሶስት መቶ okay። በማንኛውም ሰዓት መምጣት ይችላሉ። ችግር የለም ማለት
አዎ አቤት
hello ዞሮ በቃ መልሼ እደውልልሻለሁ። እሺ አልጨረሳችሁም እናንተ?
እ፣ ቆይ አንዳንድ ነገሮችን ላስተካክል እና መልሼ እደውልልሻለሁ መልሼ እሺ ጨርስና ደውልልኝ።
ያ ኦኬ